Hello?
ሄሎ ሰላም ነው እናትዬ?
ሄሎ?
ሰላም ነው።
እግዚአብሔር ይመስገን።
እንትን የአሪሱ አራት ሲሊንደሩ አለ እንዴ? ጉዱ የአሪሱ ሄሎ ሄሎ ሄሎ? ወይ ይሰማል አባ።
እ፣ የአሪሱ ጉዱ እንትን አለ እንዴ? የአሪሱ ጉዱ የአሪስ እ?
አራት እ?
ሲሊንደር እ?
ጉዱ የአሪስ አራት አለ።
ሲሊንደሩ አለ።
አለ ዋጋ ስንት ነው የሚባለው?
በባንክ ነው በ cash ነው የፈለግከው?
እ፣ ሁለቱንም ንገሪኝ ላመቻ ማለት በ cash ም በባንክም በባንክም ቢሆን ያው ማ- ማያያዝ ነው አይደል? የምከፍለው ነገር የለም።
አዎ አይ እኛንም ዋጋ ልዩነት ስላለው ነው በ cash እና በባንክ ሲሆን።
ንገሪኝ፣ ችግር የለው እሺ በ cash ሀያ ሶስት ነው በባንክ ሀያ አራት
በ cash ሀያ ሶስት
አዎ
መጨረሻው ነው።
አዎ መጨረሻ ነው ሁለት ሺ ስምንት ነው ዘጠኝ ነው ንጹህ ነው መኪናው ነው በጣም
እ፣ በባንክ ሀያ አራት
አዎ በባንክ ሀያ አራት
እስቲ ስ- እንትን እላለሁ ግን እ፣ ምግብ ቅናሽ ቢኖረው አሪፍ ነበር። ኮሮላ እኩል ሆነ።
የመጨረሻ ዋጋ ነው ያው ተፈላጊ ስለሆኑ ሞዴላቸው ከፍ ስለሚል ወዲህ ደግሞ ተፈላጊ ከፍ ናት።
ከፍ አላለም እኮ ስምንት ስምንት ከፍ አላለም።
ሲሆን ከዛ በላይ አለ ማለት አስር ምናምን ማለት ነው።
አለ።
አዎ ለአዋጭ ምናምን አለ አይደለ? ኮሮላው አዎ።
ሁለት ስ- ስድስት ወይም ሰባት ከሆነ ነው። በዛ ዋጋ ደግሞ አታገኝም። ስለዚህ ይሄ ነው የ- የተሻለ።
አይ እንትን አይደለም። እኔም እኮ እዚህ እንትን spare ነው የምሰራው። እሱን ሳይሆን እነዚህ መኪኖች እስከ አስር ስላሉ በ- በሶስቱ ብዙም ስለማይፈለጉ ነው። ገብቶሻል? አስርም ቢሆን አይፈለጉም።
አዎ።
እስኪ አሁን አራት ሲሊንደር ስለሆነ- አራት ሲሊንደር ስለሆነ ነው እንጂ ሞዴሉ ስምንት ዝቅ ያለ ነው።
Okay እሺ
ትንሽ እንትን ካለ ብዬ ነበረ። ትንሽ ትንሽ ጨመረ። ትንሽ ብዙ አይደለም። ትንሽ
ዋጋው የመጨረሻ ነው ዋጋው።
እስ-
እሺ አባ።
እም።